ሄሎ
አቤት
ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልኝ። እንዴት ናቸው?
አለን። ምን ልርዳውት?
እ
ምን ልርዳውት?
እን ጥሬውን አሰማሪ ምስኪ መዝገብ ፈልጌ ነው እኔ ላይ ተመልሶ የሚያሰማው ተመስ ኮከብ ዘ- ይሄ ቴሌቪዥን ጌም ነው። የቴሌቪዥን ጌም ላይ ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ነው ለማቋረጥ
እ
ለማቋረጥ ነው።
አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለን
ቆይ እስኪ ልጻፍልህ። ምንድን ነው ያልከው?
ኮከብ ዘጠኝ ሰማንያ አምስት ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል ወይ ስልክ ቁጥሮትን ይንገሩኝና ላቋርጠሎት እኔ
እሺ
ዜሮ ዘጠኝ
እ
ላቋርጠሎታ ሀያ ስምንት ሰባት
ስልሳ አምስት ሰማንያ
ስልሳ አምስት ሰማንያ
አዎ
በዚህ ቁጥር ነው የተመዘገበው።
አዎ
እሺ። ትኬት አሉት እኮ ስድስት ትኬት ለምን በትኬቱ አይጫወቱም? ያው እድሎትን ሲሞክሩ ስድስት ትኬት አሉት። ባሉት ስድስት ትኬት እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እ ምን ያልክሽ?
የቴሌቪዥን game ላይ አሁን ስድስት ትኬት አሉት። በስድስቱ ትኬት እርሶ እድሎትን መሞከር ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ፣ የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
እሺ
ያው እድሎትን ይሞክሩ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ
እሺ
እሺ። መልካም እድል።
እሺ